ሚኒስትሬ
ሌላው እግዚአብሔር ይመስገን። ምን ልርዳዎት?
ሪፍሬ ናቸው አዎ አሪፍ ፔና እና እስኪ አሁን ደግሞ ምን አዲስ ነገር አለ? ባለፈው ሁል ጊዜ ሪፖርት ያደርገው ነበር፣ ግን እስካሁን ባለሰውልሽ
እሺ ደሚያች አመልክተው ነበር እኛ ጋር ከዚህ በፊት ያው ብዙ ጊዜ ወደ አስራ አንድ ቀን ዘጠኝ ቀን ምናምን አልፏል ሪፖርት ያደርገው እሺ ስሞቱ ማለበል ደሚያች ስንት ቀን ስለው ተካልኛል ዲፖዚት ነበር ዊዝድሮ ነበር ያደረጉት ደሚያች ዲፖዚት ዲፖዚት ዲፖዚት ነበር አዎ
እሺ ደሚያች መስመር ላይ ጠብቁኝ አንድ ጊዜ እሺ እሺ
ደሚያችን ይቅርታ አቤት።
መስመር ላይ ስላስቆየሁት እሺ አያስቸግርም።
አሁን በአስቸኳይ እየታየሉት ነው እስቲ እ ነገ ምናምን እንደውልሎታለን እኛ
እና አሁን ምንም መፍትሄ አላገኘም።
አዎ እየታየ ነው ግን ትንሽ ችግሩ እንትን ስላለባቸው ነው የቆየቦት በጣም ይቅርታ ስለዘገየውቦት እኮ እናንተ እኮ ሁል ጊዜ እንደዚህ ምናምን ነግራችኋል እንዴ ምናምን ላችሁ እኮ አሁን እኮ የሪፖርት አድርጌ እኮ ወደ አስራ አንድ ምናምን እኮ ያልፋል እኮ እም ይገባናል ገመኛችን በጣም ይቅርታ ስለተፈጠረው መጉላላት ኦኬ።
ግን እዛም ላይ ሲስተም ላይ ችግር ስላጋጠማቸው ነው ትንሽ የቆየው ለዛ ነው እና ሸማ አሁን የመጨረሻው መልስ መቼ ነው አገኘው? በቃ እሺ እስቲ ነገ ወይ ከነገ ወዲያ እንደውልሎታለን እኛ እናሳውቆታለን
ችግር የለውም።
እሺ ሌላ ምረዳውት ነገር አለ አይ ይህ ብቻ ነው በቃ።
ስለደወሉ እናመሰግናለን አገልግሎት ላይ ላሉትን ሀሳብ ስቴክ የሚሰሙ ድምጽ ባል አስቀምጡ መልካም ቀን ኦኬ እሺ እሺ።